እኔም አልችለው አለብኝ ውለታ አለብኝ ውለታ ተነግሮ የማያልቅ አለብኝ ውለታ አለብኝ ውለታ አምላክ ተመስገን የኔ ጌታ ይህችው ነች አቅሜ ለስጦታ መክፈሌም አልችለው አለብኝ ውለታ አለብኝ ውለታ ተነግሮ የማያልቅ አለብኝ ውለታ አለብኝ ውለታ አምላክ ተመስገን የኔ ጌታ ይህችው ነች አቅሜ ለስጦታ በዘመኔ ሁሉ የደገፍከኝ በእጆችህ ጌታ ዘርዝሬ ያልጨርሰው ውለታህን ምስኪን ባሪያ ለውለታ አሁን ምን ከፍላለሁ? ሌላ ትሻም አንተ ያቅሜን ይኸው አመሰግናለሁ። መክፈሌም አልችለው አለብኝ ውለታ አለብኝ ውለታ ተነግሮ የማያልቅ አለብኝ ውለታ አለብኝ ውለታ አምላክ ተመስገን የኔ ጌታ ይህችው ነች አቅሜ ለስጦታ ስናቅ እንዳልነበር እኔ በሰዎች ተጥዬ ከውድቀት ያንስተ ሰዋርከኝ ቸር ጌታዬ ነፍሴ ለውለታ በምስጋና ተሞልታለች። ጠዋት ማታ ስምክን እያነሳች ታመሰግናለች። መክፈሌም አልችለው አለብኝ ውለታ አለብኝ ውለታ ተነግሮ የማያልቅ አለብኝ ውለታ አለብኝ ውለታ አምላክ ተመስገን የኔ ጌታ ይህችው ነች አቅሜ ለስጦታ ነፍሴ መሸሸጊያ አታ አንተ ስላየሃት ከለምለም መስክ ወስደ ጌታ አሳረፍካት የከበዳ ሸክም ቀሎ ባንተ ረፍት አገኘች። ይኸው በሰዎች ፊት ያንተን ክብር ትመሰክራለች። መክፈሌም አልችለው አለብኝ ውለታ አለብኝ ውለታ ተነግሮ የማያልቅ አለብኝ ውለታ አለብኝ ውለታ አምላክ ተመስገን የኔ ጌታ ይህችው ነች አቅሜ ለስጦታ አይቸኩልም እግዚአብሔር ለሱ አለው ጊዜ ሲጠሩት ይሰማል ደግሞ ያወጣል ከትካዜ የጽድቅንም መንገድ እያሳየ ይመራናል ወደ ሕይወት መንገድ እረኛችን ወስዶ ያሳርፈናል። መክፈሌም አልችለው አለብኝ ውለታ አለብኝ ውለታ ተነግሮ የማያልቅ አለብኝ ውለታ አለብኝ ውለታ አምላክ ተመስገን የኔ ጌታ ይህችው ነች አቅሜ ለስጦታ